ሰላም ጤና ይስጥልን ChipChip ከባኮ ምን ልርዳው?
ሰላም ጤና ይስጥልን።
ሰላም አለን አለን። እ፣ ትላንት ከትላንት ወዲያ ቲማቲም restaurant type አዝዤ ነበር።
በዚህ ቁጥር እ፣ አዎ በዚህ ቁጥር አዎ።
እሺ እስኪ ትላንትናም አልመጡም እና እ፣ ስላልነበረ ነው store ብለው ነበረ። እ፣ ዛሬም ግን አሁን ድረስ አልደወሉም። ነገ ስራ ስለምገባ እኮ check እንድታደርጊልኝ ነው ከወጣ።
ግዴ ኖት አዎ
ቲማቲም ብቻ ነው።
አዎ ቲማቲም ሽንኩርቱ መጥቷል።
OK ትላንት ወጥቶ ነበረ አልወጣም ይሄ ስደ- product አልወ- አልወጣም አልወጣም?
ስ- እንትን አዎ ኮድ ደርሶኝ ነበር ከትላንት ወዲያ እንትን ስለው እም፣ ከዛ ሽንኩርቱ ብቻ መጣና ሽንኩርት ብቻ ለምን ላካችሁ ብዬ ስደውል እ፣ ቲማቲም ስለሌለ ነው እ፣ restaurant OK።
type እና አዎ፣ ሲገባ ነገ እንልካለን አሉና አዎ።
ሌላ ኮድ ነው የላኩልኝ እዚህ እዚህ ጋር እንደወጣ ነው የሚያሳየው። አሁን ቲማቲሞት እንትን ግን አልደው የደወለልኝ ሰው የለም አልተደወሉለትም።
አልተደወለልኝም የ driver ቁጥር ልስጦት እሺ እሺ ያወጣውን አስራ ሁለት ታውቁት አዎ አዎ እሺ አስራ ሁለት ሀያ ሰባት
አንድ አንድ ይቅርታ ዜሮ ዘጠኝ አስራ ሁለት ሀያ ሰባት
አርባ ሰባት ዘጠና አርባ ሰባት ዘጠና አዎ አስራ ሁለት ሀያ ሰባት አርባ ሰባት ዘጠና እሺ እሺ አመሰግናለሁ ይደውሉለት። ኦኬ፣ እሺ።
መልካም ቀን። እሺ